ያስጠለን በይት በይት በይት እኔ ሄሎ ካሸር ኮድ ይልኝ
እሺ ንገረኝ ካሸርኩል አስራ ሁለት ዘጠና ሶስት እሺ
ዜሮ አንድ ሰማንያ አምስት
እሺ የአንድ ጨዋታ ወድቆብሃል ሌላው አልፏል እና ሌላው ሁለት አልፏል?
ደግሞ አዲስ አበባ ያልተደረገ የደረሰ?
ያልተጨዋወቱ ጨዋታዎች አሉ አዎ እሺ እናት
እሺ እሺ እሺ